አይመልካይ ቁመና ፈጣጠር እጅግ ያስደንቃለትን ካሽ ልብን ሲሰውር ፈገግታና ለዛ አስደነቀኝ በውበቷ ጌጣ ያቺዮ ታደንደጣለችኝ አላት እኮ ጭራሽ እሷ የመማረኪያዋ ልዩ ዘዴ አውርቻ አልዘልቀውም ቄራ ይቀመጥ በሆዴ እንዲያው አይኗ አይኗን እያየሁ ብዙ ጊዜ አለ ወይም በተስፋ እቅጩን ብትነግረኝ መልካማ በከንቱ እንዳለፋ አይመልካይ ቁመና አፈጣጠር እጅግ ያስደንቃል ተመልካይ ልብን ሲሰውር ፈገግታና ለዛ አስደነቀኝ በውበቷ ጌጣያችሁ ታደነቃለችኝ ትልቅ ጥርሶቿን ሳይዋ ጨረቃን ይመስላል ድምቀታቸው ገለጥ ሲሉም አይኖቿ ቤት አቤት ጥራታቸው ሐርን ዶ ጸጉሯን ሳይዋ ልዩ ነው እኮ አበጣጠሩ ስለ ውበቱ አልገባኝም እንጃ ምን ይሆን ሚስጢሩ አይመልካይ ቁመና አፈጣጠር እጅግ ያስደንቃል ተመልካች ልብን ሲሰውር ፈገግታና ለዛ አስደነቀኝ በውበቷ ጌጣያችሁ ታደንግጣለችው የበሰለ እንጆሪ መሳይ የሚያስጎመጁ ናቸው ጉንጮቿ አጥንት ያላቸው አይመስሉም አሃይ በተለይ ጣቶቿ እንዲያው ስለ እሷ ቁንጅና ይቅር አልናገረው ሚብቃ የቆንጆች ቆንጆ ጣታሃይ ተፈጠረች በቃ አይመልካይ ቁመና አፈጣጠር እጅግ ያስደንቃል ተመልካይ ልብን ሲሰውር ፈገግታና ለዛ አስደነቀኝ በውበቷ ጌጣያችው ታደንበጣለችው አይመልካይ ቁመና አፈጣጠር እጅግ ያስደንቃል ተመልካይ ልብን ሲሰውር ፈገግታና ለዛ አስደነቀ ቀኝ በውበቷ ጌጣያችሁ ወጣ ድንገት አለችኝ